ጤና ይስጥልኝ አስቴር አዲስ በኩም ልርዶ
እንትን ነው ይሄ የዴስ ቲቪ ጨዋታ ተጠቃዎቼ ቼክስ እንዲላክልኝ ፈልጌ ነበር። ማታ ብር እንትን አለኝ አለ ተይዞብኝ ነው።
በአሪፍ ቴክኒክ ነው።
ቴክስቱ ጠፋብኝ ምን ማታ ላይ ተጫወቼ
በአሪፍ ፔ በኩል ነው ያስተላለፉት። በአሪፍ ፔ በኩል ነው ያስተላለፉት።
በምን ቦቅ
አሪፍ ፔ ጋር ነው የደወሉት ደንበኛችን እኮ አይ እንደዚህ ስልኩን ሰታኝ ነው ያችኛዋ የጃምቦ ምንድን ነው ቤት የሚባለው ላይ ስደውላት እሺ ቴሌ ጠይቅና ቴክስቱን ይላኩልህ አለች። ቴክስቱ ቴክስቱን ጋር ጠፍቶብኝ ነው ተደው
እሺ ያንን ከቴሌብር ማግኘት አልቻሉም።
እንትኑ ተደለተብኝ ትናንት ልጆቹ ሲጎረጉሩት ቴክስቱን የተላኩ
እሺ ደንበኛችን እንደዛ ከሆነ ወደ ቴሌብር ያመልክቱና text ኡን ማግኘት ሲችሉ ወደ እኛ account ይልኩልናል፣ ወደ ቴሌግራም account ኣችን እኮ እሷ ግን አሁን ቴሌ የቴሌግራም የቴሌግራም account ኣችን ነው የፈለጉት።
አረ text ኡን እንዲልኩ አድርግልኝ ነው ያለችኝ።
እሺ እንደዛ ከሆነ ወደ ቴሌ ብር ነው የሚያመለክቱት ደንበኛችን።
አዎ የቴሌውን ደግሞ አላውቅም ምኑን ስልኩ።
እሺ ምናልባት ከ website ኣቸው ላይ ሊያገኙት ይችላሉ።
እሺ እሺ ሲያገኙት ወደ እኛ ቴሌግራም account መላክ ይችላሉ።
እሺ ብሩ ስለተያዘብኝ ነው። እሺ እሺ ደንበኛችን፣ እሺ አመሰግናለሁ።
መልካም ቀን ይሁንልዎት።
አሜን። እሺ እሺ